ጥልም ቤስት ቤት ቤቴ ነው የምንረዳው።
ገቢ ብር የት እንደገባ አናጣን እናቴ።
ወደ ቤስት ቤት አስገብተህ ነው?
አዎ ሁለት መቶ ብር አስገብተን ከቴሌ ብር ከምን?
ወጣ እ?
እሺ ከቴሌ ብር ወጣ በጨዋታ ውስጥ ነው አልገባ።
የት- ከቴሌ ብር ተቀናሽ የሆነበትን ሜሴጅ የቴሌ ብር ስልክና የቤስት ቤት ስልክ አድርገህ ቴሌግራም ላይ ላክልኝ።
ያ በ- የምን የምን
ቴሌ ብር ተቀናሽ እንደሆነ ሁለት መቶ ብር ሜሴጅ ይልክልሃል አይደለ?
አ እሱ message የቴሌ ብር ስልክና አ፣ የ Best Bet ስልክ አድርገህ ቴሌግራም ላይ ላክልኝ።
ቴሌግራም በዚህ ቁጥር ነው የሚላከው።
አይደለም ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ አሪ ቀርበ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እሺ እሺ መልካም እሺ